ጤና ይስጥልኝ ጤስ የበረ መልማት ተለበኩም ለብደው ጤና ይስጥልኝ የሆነ መረጃ ለመጠየቅ ነበር ይቻላል።
የ- የታይላንድን ጉዞ ለማወቅ
የታይላንድን
አዎ
ዋጋውን ነው ማወቅ የፈለጉት?
አዎ ዋጋውን
እሺ፣ አንድ ደቂቃ
እሺ።
ደርሶ መልስ ነው መሄጃ ብቻ ነው የሚፈልጉት?
አይ መሄጃ ብቻ መሄጃ ብቻ።
አዎ
ለአንድ ሰው ነው አይደል?
ለአንድ ሰው አዎ።
የቀን ምርጫ አሉት ወይስ ዝም ብዬ October ሰላሳ አካባቢ ላይ ሌሎት?
ምን አልከኝ?
የቀን ምርጫ ይኖሩታል ወይስ October ሰላሳ አካባቢ ሌሎት?
አዎ በ August ሰላሳ አካባቢ ልኝ
ለጊዜው የ Ethiopian Airlines ን በረራ ብቻ ነው የሚያሳየን።
okay October 30 ከዚህ ባንኮክ መሄጃ ዋጋ 90701 ብር ነው።
ዘጠና ሺ ሰባት መቶ አንድ ደርሶ መልሱን ማየት እ፣ ልትነግረኝ ትችላለህ?
ደርሶ መልስ ላድርግሎት
አዎ ይቻላል። እሺ። እያየሁሎት ነው አለው።
እሺ እሺ
ደርሶ መልስ ሲሆን ደግሞ 134375 እሺ መቶ ሰላሳ አራት ሺ ሶስት መቶ ሰባ አምስት አዎ።
እሺ አመሰግናለሁ።
እሺ፣ እናመሰግናለን ስለደወሉ መልካም ጊዜ።